ሄሎ ጤና ይስጥልን ዋሽንግተን የህክምና ማዕከል
ጤና ሄሎ።
ይስጥልኝ እንዴት ዋላችሁ? ሄሎ ሰላም
እ፣ የ- ከአንገት በላይ የጆሮ specialist ይኖራችኋል እንዴ?
ከአንገት በላይ አለን ዛሬ አስራ ሁለት ሰዓት ላይ ይገባል
ዛሬ አስራ ሁለት ሰዓት አዎ
አሁን እንምጣ። የት እ፣
ቦሌ ሩዋንዳ ሩዋንዳ ኤምባሲ ሩዋንዳ አይደል?
አዎ አ ዛሬ አሁን እርግጠኛ ነሽ ይመጣል አይደል? ልግባ፣ ልምጣ።
አዎ ወረፋት ላይ ያሰብሽ ወረፋ ማስያዝ አለብኝ ወይስ ዝም ብዬ አይ ልምጣ?
ስትመጡ ይደርሳል ችግር የለም አስራ ሁለት ሰዓት ነው የሚገባው። እሺ አስራ ሁለት ሰዓት እመጣለሁ።
ነው የሚገባው እሺ